Hello ጤና ይስጥልን ደንበኛችን ከቪዲዮ ኢትዮጵያ ነው ደውለው
አ- አቤት አሁን ደውለው ነበረ።
አዎ ደውዬ ነበርማ እሺ ደንበኛችን ልዩ ቦታው የት አካባቢ ነው የሚገኙት?
እ፣ አምስተኛ አምስተኛ ፖሊስ ጣቢያ ወደ ኮንዶሚኒየም ጫፍ
አምስተኛ ፖሊስ ጣቢያ ኮንዶሚኒየም ጫፍ። የት አካባቢ?
እ፣ ቴሌዋ አሁን ቴሌው ያለበት ጋር ስማርት ፕላዛ
ስማርት ፕላዛ።
አ
Okay ስማርት ፕላዛ አ አ
እ፣ ፖሊስ ጣቢያው ጋር።
አ እሺ እሺ ደንበኛችን አመሰግናለሁ።